hello ልዩ ወይ I think እየሰራልሽ አይደለም መሰለኝ። ቴሌግራም እያየሽ ማለት ነው።
እሺ፣ ቴሌግራም እገባለሁ። ቴሌግራም ላይ ወይ ልንገርሽ።
እሺ፣ ንገሪ።
እሺ የ cashier ዘጠኝ አንድ ሺህ ሀያ አስራ ብር ዘጠኝ አዎ
ስንት አንድ ሺህ ሀያ
እንትን ነው ግን ወንዶ ገነት ማዞሪያ እንዳይሆን negative ስለሆነች እኮ ነው እሷ ድጋሚ ደውል ማዞሪያ አይደለም፣ ወንደ ማዞሪያ አይደለም፣ ወንደ ገነት ነው።
አንድ ሺህ ሀያ አዎ
እሺ የዘጠኝ ከአስራ ማለት ነው።
ዘጠኝ አዎ አዎ የስምንት ደግሞ negative አንድ ሺህ አርባ
የስምንት አንድ ሺህ negative ነው ይሄኛው። እሺ እሺ negative አንድ ሺህ አርባ እሺ ከ የሶስት ደግሞ positive አንድ ሺህ አንድ መቶ ሀምሳ ብር።
እሺ አመሰግናለሁ።
ቴሌግራም ላይም ልኬልሻለሁ check ለማድረግ እኮ እሱን እሱንማ አይቻለሁ እኮ እ ግን ነዛጣኝ ስላላለኝ ኔጌቲቭ ነኝ ብላኝ ነው እኮ የት- የትኛዋን ከአስር ስንት?
እ ዘጠኝ
አይ ዘጠኝ ፖዚቲቭ ነው ያለው አንድ ሺህ ሀያ
ፖዘቲቭ ነው።
አዎ አንድ ሺህ ሀያ የስምንት ናት ኔጌቲቭ ያለችው።
እሺ በቃ እሺ ልዩ መልካም ቀን።